hello ሰላም ባይሉ
እሺ ምን አልሽ?
እሺ confirm አድርገንልሃል። እሺ
እሺ confirm ተደርጎልሃል። አሁን እሱን ላሳውቅ ብዬ ነው።
እና እሺ አሁን ስሞ ላይ ይገባል?
አዎ ወደ የት ነበረ? ወደ ኮቺ ነው አይደለ? shop ኡ አዎ በቃ ወደ እሱ shop ይገባል ማለት ነው። አዎ confirm አድርገንልሃል።
እሺ አመሰግናለሁ።
እሺ እኛም እናመሰግናለን። እሺ ባይሉ መልካም
እስኪ በሰላሳ